hello ጤና ይስጥልኝ ችችል እናት ጠዋት ደውለን ነበር እስከ ሰባት ሰዓት ይደርሳል ተብለን ነበር።
order አድርገው ነው በዚህ ስልክ ቁጥር?
ኧረ order ኡ ሮብ ዕለት order የተደረገ ነው። ማክሰኞ ነው ማክሰኞ የተደረገ ነው።
እሺ ጠዋት ደውለው ምን ብለውት ነው?
ጠዋት ደወልን በቃ እስከ ሰባት ሰዓት ይደርስላቸዋል ተብለን ነበር። እኛ ደግሞ የ driver ስልክ አልተሰጡትም?
አልሰጠንም።
እሺ ሁለት ደቂቃ ይታገሱ፣ መልሼ ደውዬ የ driver ስልክ እነግሮታለሁ። የት ነው location ኡ?
ሳሪስ አዲያማ።
እሺ መልሼ ልደውል።
እሺ።
እሺ